ጤና ይስጥልን ቤት ራሄል ነኝ በኮም ለርዳው ጤና ይስጥልኝ።
አብሮ ይስጥልን እ ልከፍት ብዬ account not found እያለኝ ነው በዚህ ቁጥር።
አዲስ ለመክፈት ነው አዎ
እሺ፣ ወይ አካውንት አንዴ ልክ- እሺ
ቁጥሩን ንገረኝና check ላድርግልህ ዜሮ ዘጠኝ ስልሳ ሶስት አስራ ሶስት እ አንዴ ዘጠኝ ስልሳ ሶስት አስራ ሶስት አርባ አምስት ዘጠና ሁለት አርባ አምስት ዘጠና ዘጠና ሁለት ሁለት ሁለት አዎ ዘጠና አዎ መጨረሻው ዘጠና ሁለት አዎ
የደወልክበት ማለት ነው አይደለ?
አዎ አዎ በደወልኩበት
እ ስታስገባ እንትን login የሚለው ላይ ነው እንደ የነካኸው አዎ ኖት ፋውንድ እያለኝ ከሆነ አዲስ- register register የሚለው ነው ላይ ነው የምታስገባው።
አዎ እኮ እሱ ላይ አድርጌው not found እያለኝ ነው አሁን ድጋሚ
ወይ screenshot ኡን ትልክልኛለህ ቴሌግራም ላይ እ እ screenshot አድርገህ ትልክልኛለህ ቴሌግራም ላይ እሺ እሺ ቴሌግራማችንን ታውቀዋለህ አይደለ?
አዎ አዎ እሺ እዛ ላይ ላክልኝ ራሂል ብለህና set አደርግልሃለሁ። እሺ እሺ እሺ እሺ